ጤና ይስጥልን Donkey Tube።
ሰላም
ሰላም፣ እንዴት ዋሉ? እንዴት አመሹ? ሄሎ፣
አቤት፣ አይሰማም?
እግዚአብሔር ይመስገን። እንዴት አመሹ?
ሰላም ነው።
እግዚአብሔር ይመስገን።
live እያየሁ እሺ፣
አይ ፕሮግራሙ ደስ ብሎኝ አስተያየት ለመስጠት ፈልጌ።
እሺ፣ ይቻላል። እናመሰግናለን በጣም።
እሺ፣
ሀሳቦት ምንድን ነው?
ሰላም ጤና ይስጥልኝ።
ሄሎ፣ ፕሮግራሙን እያየሁ እሺ።
ያው ላይቭ ላይ ሆኜ ነው።
አይ ጥሩ፣ እሺ። እናመሰግናለን በጣም።
አስተያየት ወንድም እሸቱ
እሺ፣ ኮሜዲያን እሸቱ ከእንግዶች ጋር በሰባ አምስት ቤቱ ስልክ ይደውሉ። በሰባ አምስት ቤቱ ስልክ ይደውሉ። እሺ፣ እናመሰግናለን።
እሺ ምን ነበር?